Hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን።
ችብ ችብ ነው።
አዎ
እሺ፣ ከዚህ ከደንበኛችሁ ነበርኩ ከቴሌ ነው የምደውለው።
እሺ እ የሆነ order ስናደርግ ተሳስተን ነበር እና እ አዎ።
ቲጂ የሚል ላይ ነው የገባ ነው።
እ የተሳት group ላይ ገብተው ነው ወይስ?
አዎ አዎ አዎ።
እስኪ ቁጥሮት ነኝ ቁጥሩን ይንገሩኝ።
እዩ በጋሻው ነው።
የት ቁጥር ይንገሩኝ?
እሺ ዜሮ ዘጠኝ
እሺ ስልክ ቁጥር ይንገሩኝ። እሺ እኮ ዜሮ ዘጠኝ አስራ አንድ ሀያ አንድ አስራ ሰላሳ አንድ አንድ አዎ።
ሀያ አንድ እሺ አስራ አንድ ሰላሳ አንድ አንድ ሰላሳ አንድ ሰላሳ ሰላሳ
እሺ መጨረሻው ሰላሳ እዮብ በጋሻው በሚለው እዮብ አዎ በጋሻው በሚለው አዎ።
ቲጂ እሺ የሚለው ላይ group ገባ።
አዎ ሽንኩርት ነው
አዎ ሽንኩርት
አዎ። እሺ
እሷን አላወቅናትም።
ዛሬ ወጥቷል።
ዛሬ ወጥቷል።
አዎ፣ እና እሺ፣ የ admin ስልኳን ነው።
ስጭና-
እሺ የእሷ አለች ስልኳን ዜሮ ዘጠኝ ስጭንና ሰላሳ ላነጋግራት። እ? እ?
እሺ ያ አዎ ሰላሳ
እ?
ዜሮ ዘጠኝ ሰላሳ Okay፣ እየነገርሽኝ ነው። እሺ፣ ሰላሳ አዎ ዘጠና
ሰላሳ ዘጠና
ስልሳ አራት አርባ ስድስት ቆይ አንዴ ይቅርታ መቤት ሰላሳ እ፣ እሺ ዘጠና እ፣
ስልሳ አራት አርባ ስድስት
ስልሳ አራት አርባ ስድስት አዎ ሰላሳ ዘጠና ስልሳ አራት አርባ ስድስት ትዕግስት ማን ነው የሚለው? ያባ-
በቃ ትዕግስት ብቻ ነው የሚለው።
ትዕግስት ብቻ ነው የሚለው። እሺ መቤት አዎ።
አመሰግናለሁ። እሺ መቤት እሺ እናመሰግናለን። እሺ መልካም ቀን።